ጤና ይስጥልኝ ጠብታም ብለን
ጤና ይስጥልን።
አብሮ ይስጥልኝ።
የአምቡላንስ አገልግሎት ፈልገን ነበር።
አሁን ነው የፈለጋችሁት?
አዎ emergency። አሁን አሁን emer- ለ emergency የሚሆን አምቡላንስ የለኝም። ምናልባት አንድ ሰላሳ አርባ ደቂቃ ይቆያሉ።
ሰላሳ አርባ ደቂቃ አዎ
ሰላሳ ደቂቃ ውስጥ ደርሳል።
የያዘውን ስራ ይጨርሳል። በሰላሳ ደቂቃ ውስጥ ስራ ተልኳል። የያዘውን ስራ ይጨርሳል።
እ?
የት ናችሁ ያላችሁት እናንተ?
እዚህ ጎሮ ጎሮ ICT አካ- ICT
አ፣ እነሱ ወደ ሽሮ ሜዳ ነው የሄዱት። ሽሮ ሜዳ ኦ።
ደርሰው የያዙትን ስራ ስለሚጨርሱ ሰላሳ ደቂቃ ይፈጃል።
ወደዚህ ቅርብ የለም።
የለኝም የኔ ወንድም።
እሺ፣ ሌላ የምትተባበርን የለም።
ዘጠኝ ሰላሳ ዘጠኝ እስኪ ደውሉ።
እሺ እሺ